ሄሎ
ሄሎ
ወይ አ- አሌክስ እንትን እንደው ያበሩት ሰጡ ሄሎ አልሰጡኝም።
ካበሩ ሲያስከው ወይ አልሰጡኝም።
እሺ እዛ ከሆንክ ታገናኘኛለህ እሺ አንተ ታገናኘኛለህ እዛ ከሆንክ ሄሎ ሄሎ ሄሎ
ሄሎ።
ወሩስ አቤት አቤት፣ እማ።
አይሰማሽም እናት አቤት አሁን አይሰማም ይሰማል አበሩስ ነው
ይሰማል። አዎ ነው።
እሺ በመቶ ሁለት ሀምሳ ሰባ አራት ወርደን ነበር
አሁን ወጥታል።
እሺ ከዚህ
እ?
ምን ያህል ሄሎ ይጨርሳል ምን ያህል ደቂቃ ይጨርሳል አሁን እኮ ጨርሷል።
አይሰማም?
አሁን ፈርሞ ይጨርሳል መውሰድ እናቴ።
ቀረው።
ጨርሷል ጨር- ፈርሞ መውሰድ ቀረው። እንኳን ፈርሞ እንደዛ ከሆነሽ ይኸው እኮ እዚህ ጋር ነው።
እሺ እሺ እሺ እሺ
ሄሎ
ወይ በቃ አሌክስ ሀያ ደቂቃው ስል ገና ከሰጠች ተቀበል
እሺ